ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው?
ጤና ይስጥልኝ። የሆነች እንድታዩልን ነበር።
እሺ ካሻር ኮዷን ንገረኝ።
አስራ አንድ አስራ አንድ ዜሮ ሁለት ዜሮ ሁለት ሀያ አምስት ሀያ አምስት ሰላሳ ሰላሳ
አ
እሺ ሰላሳ ነው ያልከኛ መጨረሻው?
አ ና እሺ እ በርቷል። እሺ ሎስት ነው። ሶስት ጨዋታ ወጥቷል።
ናይ እሺ እሺ።
እሺ